hello ሰላም ነው እንደምሽ ሰላም አለን አለን ንብረት ከአዳማ ነው የምደውለው እሺ እንትን አንዴ በእናትሽ የትላንትና turnover ሳይወጣ PC ው ተበላሽቶ ነው እሺ ዛሬ ታብላ አስገባ ነበር የትላንቱን ታይልኛለሽ እሺ ቴሌግራም ላይ ልክልሃለሁ ንብረት አዳማ በሚለው ላከው አዎ የትላንቱን ብቻ ማለት ነው እሺ ሀና የሚለው እሺ ማን የሚለው ሀና የሚለው ዋናው ገንዳራ ንብረት ገንዳራ ነው የሚገ ነው የሚለውን እሺ ንብረት እንዳ እ፣ cashier ኦቹ ስም ማለት ነው ሀናና ገንዳሃራ የሚል ነው ሀና የሚለው ነው የምትልኪልኝ እሺ ሀና GR ነው።
ገንዳራ GR ነው እሺ ሀናና ገንዳራ ነው የሚለው የአንዷን ትልኪልኛለሽ የሀናን እሺ እሺ ቴሌግራም ላይ ልጠብቅሽ አዎ ጠብቀኝ እሺ